Hello Asmai.
ወይ አስቴት
ወይ ወደን ነበር ስንት መሰለሽ?
እም
አስራ ዘጠኝ አስራ ስድስት አስራ ዘጠኝ አስራ ስድስት እሺ ምንድን ነው ኧረ ምግብ ቤት ቶሎ ታዘዝ አድርጊ አልታዘዝም አለች።
የሞተር ነው እንዴ አይደለ ታዲያ የት ነው ምግብ ቤቱ ግራቦን ግራቦን አይ አ።
ግራቦን
እ
አይ አንድ ቆይ ቼክ ላድርጋቸው እሺ እሺ እሺ እዛው እሺ ከሪ ቻው